Hello? ሄሎ
ሄሎ ሰላም ጤና ይስጥልን አባቱልኝ አለን ምን ልርዳዎት
የቴሌቪዥን ልማት ስለመጡ
እሺ ኮከብ ኮከብ ዘጠኝ ሰማንያ አምስት መተላል ብለው ደውሎ ሶስት ቁጥር ላይ አለ
ኦኬ ዘጠኝ ሰማንያ አምስት
OK ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ አንድ ቁጥር ላይ ይመዘገባሉ ሶስት ቁጥር ላይ ለመጫወት ሰባት ቁጥር ቋንቋ ይምረጡ ቋንቋ እሺ ይሁትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ እሺ